የእውነት ቃል ዓለም ለመንገር ሳይቀነስ ሳይጨማመር እጣው በኔ ወድቆብኛል እንድናገር ግድ ይለኛል የእውነት ቃል ዓለም ለመንገር ሳይቀነስ ሳይጨማመር እጣው በኔ ወድቆብኛል እንድናገር ግድ ይለኛል የወንጌል አርበኛ ለሆነ አርበኛ የወንጌል አርበኛ ለሆነ አርበኛ የወንጌል አርበኛ ለሆነ አርበኛ የወንጌል አርበኛ ለሆነ አርበኛ ከሚሮጡት ጋር ልሩት ከሚሄዱት ጋር ልሂድ ከሚተጉት ጋር ልትጋ አለኝና ዋጋ የምስራቹን ድምፅ ላልሰሙት ልሂድ ልመስክር ይሆናል ሕይወት በእምነት ወገቤን ልታጠቅ ለዓለም ላውጅ አዳኙን አምላክ የምስራቹን ድምፅ ላልሰሙት ልሂድ ልመስክር ይሆናል ሕይወት በእምነት ወገቤን ልታጠቅ ለዓለም ላውጅ አዳኙን አምላክ የወንጌል አርበኛ ለሆነ አርበኛ የወንጌል አርበኛ ለሆነ አርበኛ የወንጌል አርበኛ ለሆነ አርበኛ የወንጌል አርበኛ ለሆነ አርበኛ ከሚሮጡት ጋር ልሩት ከሚሄዱት ጋር ልሂድ ከሚተጉት ጋር ልትጋ አለኝና ዋጋ መስካሪ ነኝ የእግዚአብሔር ልጅ እወርሳለው የጠላትን ደጅ ነፍሳት ላምጣ ከእጁ ነጥቄ አዳኝ ኢየሱስ ብቻ ብዬ መስካሪ ነኝ የእግዚአብሔር ልጅ እወርሳለው የጠላትን ደጅ ነፍሳት ላምጣ ከእጁ ነጥቄ አዳኝ ኢየሱስ ብቻ ብዬ የወንጌል አርበኛ ለሆነ አርበኛ የወንጌል አርበኛ ለሆነ አርበኛ የወንጌል አርበኛ ለሆነ አርበኛ የወንጌል አርበኛ ለሆነ አርበኛ ከሚሮጡት ጋር ልሩት ከሚሄዱት ጋር ልሂድ ከሚተጉት ጋር ልትጋ አለኝና ዋጋ አለኝና ዋጋ አለኝና ዋጋ አለኝና ዋጋ አለኝና ዋጋ አለኝና ዋጋ አለኝና ዋጋ